ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
አብሮች ስልም እናት ሁሉ ስፖርት አቤተር ምናምን ተጠቅሜ ነበር ነው ማለት ነው።
ምን አሉኝ?
አቤተር ተጠቅም ነበር እሺ እና ብር ነበረውና ትራንስፈር ወደ ቴሌብር አድርጌው ሁሉም ስፖርት ላይ የለም። ወደ ቴሌብርም አልገባም። ቴሌብር ላይም ስደውል አልገባም አሉኝ።
ዊዝድሮ አድርገው ነው ሁሉ ስፖርት ላይም የለም። አዎ
ምን አሉኝ?
አይሰማም። ሄሎ የ- ይቆራረጣል ድምፆት።
ሄሎ ሄሎ፣
ድምፆት ይቆራረጣል።
አረ ይሰማል። አይኔ አይሰማሽም?
የእርሶ እየተቆራረጠ ነው ለእኔ በደንብ እየተሰማኝ አይደለም።
ቆይ እስኪ በድጋሚ ልደውልልሽ።